ጤና ይስጥልኝ ቢጂአይ ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት? ጤና ይስጥልኝ ቢጂአይ ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት? ደንበኛችን አይሰማም። መስመር ላይ ያለ ደንበኛችን ይሰማዎታል? ደንበኛችን ደንበኛችን ይሰማዎታል?